deposit አድርጌ ብር አልገባልኝም ነበር። በ message በቴሌግራም ላክብላችሁ እንጂ ልኬላችሁ አላ deposit አላረጋችሁልኝ።
አዎ message ኡን ልከልን ነበር።
አዎ አዎ እኛ እኮ ለቻፓዎች አሳውቀናል። እነሱ ስላልመለሱ ነው እያስተካከልን ነው ብለዋሉ።
አዎ እሺ ለዛ እና- ነው ይቅርታ ይገባል ይም- ይገባል ወደ bet bet account አችሁ እያስተካከልን ነው ብለዋሉ።
ኧረ አፍጥኑት በእናታችሁ።
እሺ ልክ ነው።
ይወዳጅ አይ አይ እሺ እሺ ይስተካከላል። እሺ እናመሰግናለን።